hello ጤና ይስጥልኝ እንዴት ነሽ?
ሄሎ
አቤት ሰላም ነሽ? ሄሎ hello አቤት አይሰማም?
ሰላም ነው ሰላም እንዴት ነሽ?
አለን እግዚአብሔር ይመስገን። ሄዋን ነኝ ከጄጂ ጋር ዜሮ አምስት አዲስ ሰፈር ምደውለው እሺ እሺ እና አንድ cashier ስራ ለቃለች። የእሷን account ዘግታችሁ አዲስ ሰራተኛ create እንድታደርጉልኝ ነበር user name እና password።
okay ሌላ ሰራተኛ እሺ አዎ።
ቴሌግራም ይልከሽልናል?
ቴሌግራም ላይ የለቀቀችዋ ልጅ እና አሁን አዲስ የምት- የምትጀምረዋ ልጅ ስም ልኬልሻለሁ።
ልከሻል? እሺ በማን በሚለው ነው የላክሽው?
ሄዋን በሚለው ዜሮ ሄዋን።
አምስት አዲሱ ሰፈር እኔ ሄዋን ማናጀር።
እሺ እሺ መልሽሻለሁ ቴሌግራም ላይ እሺ እሺ